ፈጥረሽ በዓለም ላይ ምን ይሆን
ማልማት እኮ መሳይ ወርቅን ስራ ውበትሽ ፀሐይ ነው የሚያበራ ልሳና ፈገግታ ይወድሻል የደስታ ምንጭ ይወድሻል ከፊትሽ አይጠፋ ይወድሻል ምንም ብትቆጪ ይወድሻል ደግሞስ ባልባልሽ ይወድሻል ምን ይወጣልሻል ይወድሻል አቂ ስራ ይወድሻል ሁሉም ናምንሻል ይወድሻል እንዳንቺ አላየሁም እስካሁን ተፈጥረሽ በዓለም ላይ ምን ይሆን
አልማዝ እኮ መሳይ ወርቅን ስራ ውበትሽ ፀሐይ ነው የሚያበራ
እንዳንቺ አላየሁም እስካሁን ተፈጥረሽ በዓለም ላይ ምን ይሆን
አልምየኩ መሳል ወርቅ ስራ ውበት ፀሐይ ነው የሚያበራ ውበት ፀሐይ ነው የሚያበራ ውበት ፀሐይ ነው የሚያበራ